Sicilya, Sicily,
ትራንስፈር አድርገው እስኪ
ለማን ትራንስፖርት?
ለአንዳቸው። አይ ወደዚህ ወደ ራስ ወደ ራስ ቁጥር አድርገው እስኪ ማድረግ አይቻልም። ወደ ቁጥር ትራንስፈሩ አይሰራም። አይ ሌጀንድ ብቻ ነው። አይተው በቃ እኔ ወደ ኤክስተርናል ቁጥር መሄድ ከቻለ ነው